ሰላም ጤና ይስጥልኝ ዩቲዩብ ሰላም ነው እግዚአብሔር ይመስገን። እንዴት ዋሉ?
አለን አለን። እንትን በር ላይ መክፈል እንችላለን እንዴ?
አዎ ይቻላል። ወረፋ ሳይበዛበዎ በጊዜ ይመጣል።
ትላንትና ሰጥቼ ነበረ ደውዬ ነበር።
ምን አሉኝ? ይቅርታ ልጠይቅ።
ትላንትና ስልኬን ተቀብላኝ ነበረ customer service።
እሺ።
ስለዚህ reserve መሆን ይችላል ወይስ አይ አይሆንም። አሁን ይምጡና ያስገቡ። በ cash ያስገቡት ወይስ ኦንላይን ነው የከፈሉት?
አይ በ cash መክፈል እዛው በር ላይ ለመክፈል።
አይ አሁን ይምጡ፣ አሁን ይምጡ።
okay እሺ እሺ
እሺ፣ እናመሰግናለን።